ጤና ይስጥልኝ ጤና ይስጥልኝ ጤና ይስጥልኝ ሰላም ነው
ሰገን አባት ምራዎት የእ
ምራዎት
ይቆራ እ መኪና ካላችሁ ፈልጌ
ምን
አሉ
ምንድን ፈለጉት አባት?
መኪና
እሺ መ- መኪና አ ምን ምን ታሽ- ይፈልጋል?
ታሽ- እ? የት ማሽን
ይርታ አባት ስልኮት ልክ ነው መሰለኝ እየተቆራረጠ ነው። መልሰ ይደውሉልናል።